ጤና ይስጥልኝ።
የ account ችግር አጋጥሞኝ ነበር።
ምንድን ነው ችግሩ?
ለጨዋታ ሶስት ጨዋታ ቆርጬ አንድ ጨዋታ ቆርጬ ለንብኝና ሁለቱ አለፈን
okay እና ብሩን ቆርጧል። እንትን አይደለም እሺ፣ cashier ID ወይም የትኬት number ኡን ይንገሩኝ።
culture report ሲሰሩ cashier ID ወይም የትኬት number
አስራ ሶስት አስራ ሶስት
ሀምሳ ስድስት አስራ ሶስት አስራ ስድስት ሀምሳ ሶስት ሀምሳ ስድስት ሀምሳ ስድስት አስራ ስድስት አይደለም ሀምሳ ስድስት ሀምሳ ስድስት
አርባ
አርባ
ሰላሳ ስምንት ሰላሳ ስምንት እሺ፣ ደንበኛችን check አደርግልዎታለሁ። ትንሽ አንድ ጨዋታ postponed ነው። ደንበኛችን ከሀያ አራት ሰዓት በኋላ ከሀያ አራት ሰዓት- እስከ ሀያ አራት ሰዓት ይጠብቁና ከሀያ አራት ሰዓት በኋላ ባሉት
ቆርጦ ይልክልኛል።
አዎ ይልክልዎታል።
አ?
አዎ ይልክልዎታል። እስከ ሀያ አራት ሰዓት ይጠብቁ። postponed የተደረገ አንድ ጨዋታ ስላለ
ሌላም ደግሞ አለ ውድዶ አድርጌ ደግሞ አራት ይባለኝ እሺ፣ የእሱንም ትኬት ID እና ኮ- ወይም cashier ID ንገሪኝ። አይ እሱ ሌላ
payment ID ልንገርሽ
payment ID withdrawal ነው።
process ይላል ግን ለሊት ነበር ያደረኩት እስካሁን አልገባለኝም።
እሺ፣ በዚህ ስልክ ቁጥር ነው።
አ፣ በዚህ ስልክ ቁጥር ነው እሺ፣ ስንት ብር ነው?
አንድ ሺህ አንድ መቶ ሀያ አምስት አንድ ሺ አንድ መቶ ሀያ አምስት ሀያ አምስት ብር። እሺ፣ እሺ ደንበኛችን process ላይ ነው። ትንሽ ጠብቁ፣ ይጠብ- ይገባሉታል። ትንሽ ይጠብቁ።
እሺ አምሳ እሺ፣ ስለደወሉ እናመሰግናለን። እሺ፣ እናመሰግናለን።